ሰላም ጤና ይስጥልኝ ሄላ ሄላ አይሰማም ሁሉ ሰላም ነው?
እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ድምፅ ዲዛይን የደወሉት ምን ልርዳዎት እ፣ እሺ እህትን ማግኘት ፈልጌ ነበር። እህቴ ለምን ጉዳይ ነው ማግኘት የፈለጉት እ፣ አንድ የሆነ ጥንታዊ ቤተክርስቲያን ነበረና ያለ እሱን ድጋፍ እንዲያደርግልን ፈልገን እህም፣ እ፣ እንድናስጎበኘውና መጀመሪያ አይቶት ከዛ በኋላ እንዲ ያለውን በሚዲያ ላይ እንኳን አውሎልን ትልቅ ቤተክርስቲያን ነው።
እኛ ጋር አምስት መቶ በላይ ቤተክርስቲያናት አሉ የተመዘገቡና እንደ አዲስ እየመዘገብን አይደለም
እም፣ እንዲያው በ የእነሱን በዋነኝነት እየሰራን ስለሆነ ማለት ነው እ፣ ይህንም እንዲያው ብታካትት እዚሁ ቅርብ ስለሆነ አንድ ቀን እንዲያው እናንተ እንኳን ብታይ ብታያት እዚህ ማረቆስ የሚባል ነው እ፣ መናገሻ ማረቆስ የሚባል በጣም ወድቆ